hello ሰላም ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን።
እም፣ አለን ብር ምናምን እልካለን ምናምን ብላችሁ ነበር። ተስተካከለ ወይ?
የምን ብር ነበር የጠፋው?
ፋንታሲ ፋንታሲ ፋንታሲ ፋንታሲ አዎ።
ቆይ እስኪ አንዴ ጠብቀኝ።
እሺ
hello አቤት።
እ ፕሪሚየር ሊጉ ሲያልቅ እኮ ነው እንትን የሚባለው እኮ የሚገባው የዚህኛው ሳይሆን እ የአስራ ሰባተኛው ሳምንት ነበረ እና እስካሁን ብሩ አልደረሰኝም ነበር።
አስራ ሰባተኛ ሳምንት አስራ ሰባተኛው ሳምንት አዎ።
ቆይ አንዴ Hello አቤት አቤት፣ ሰላም ነው። እንዴት ነህ?
ሰላም ነው አለን፣ እግዚአብሔር ይመስገን አለን አለን።
አለን። እሺ፣ ምን ነበር ጥያቄ? ይቅርታ።
የ fantasy አስራ ሰባተኛው ሳምንት top ten ውስጥ ነበርኩ እና እስካሁን ብሩ አልደረስ- ብሩ አልደረሰኝም።
አልተከፈለም።
አዎ አዎ ይገባኛል። በጣም ይቅርታ። እንትን ነው ፋይናንስ ትንሽ ስለቆየብን ነው፣ ለዛ ነው የዘገየንባችሁ። በጣም sorry።
እስካሁን ድረስ አዎ credit ይደረጋል እና አዎ።
እ፣ አንዳንድ ጊዜ የሆነ ምን አለ መሰለኝ ፋይናንስ ሲዘገይባቸው ወይ ከባንክ ጋር issue አሊያም ደግሞ የአንዳንድ የ customer ኦች ሁሉም አሁን አስር የሚወጣው አንድ ላይ ነው credit የሚደረገው እና እሺ ከዛም አንጻር ነው የሚዘገዩት። ለዛ ነው
እና ምን ተሻለ ታዲያ?
ይገባል። ይቅርታ ትንሽ ጠብቀን፣ በጣም ይቅርታ። ግን በሰሞኑን credit ይደረጋል።
አይ እኮ ዛሬ ትናንት ምናምን ስትሉኝ ነው። ትናንት ስደውል ዛሬ ይገባል እስከ ዘጠኝ ሰዓት ጠብቁ ማለት ነው።
ገባኝ። አሁን እነዚህ አሁን እንደዚህ resolve ያልሆነ issue ሲያጋጥመን ነው። ለምሳሌ እንደ ድንገት ዛሬ ይባልና ሄደው የማይ- የማይቋጭ ነገር ሲሆን ደግሞ ወደ ነገ ይተላለፋልና ከዛ አንጻር ነው እንጂ ይገባል። በጣም ይቅርታ ስለዘገየን።
አይ እኔ በጣም ተስፋ ግራ ገ- ስለገባኝ ነው።
አዎ ያ- ይገባኛል። መጀመሪያ ላይ እኮ አይተህ ከሆነ ሰሙ ወዲያ ወዲያው credit ይደረግ ነበርና በማን ናቸው እነዚህ እንደዚህ አይነት issue የመጣብን እንጂ አይቀርም። በጣም ይቅርታ ስለቆየ እና ለእኔ ብቻ ነው ለሁሉም አልተከፈለው አስራ ለሁሉም ነው ወንድም፣ ለሁሉም ነው ያልተከፈለው። እንዳልኩ አስሩም አንድ ላይ ነው የሚከፈለው። top ten የወጣው አዎ።
ሁሉም ነው credit የሚደረገው እና ያንተ ብቻ ሳይሆን ሌሎች የሚያስሩችም አልገባላቸው።
እስኪ እንጠብቃለን። እሺ ይቅርታ በጣም ቶሎ እንዲፈጥን እናደርጋለን። እሺ እንላለን።
እሺ፣ thank you። እሺ እሺ።